አቤት አቤት ጤና ይስጥልኝ መልሰን hello
ይሰማል?
አዎ፣ ግን የአንቺ ድምፅ እየተቆራረጠ ነው። hello እና እየተሰማሁ ትንሽ ከሆነ እየተቆራረጥኩኝ ነው የአንቺ ድምፅ።
እሺ
አ- አሁን ይሻላል ትንሽ።
እል-
እሺ ምን ነበር ያልሽኝ? እሺ፣ ለሁሉ እ፣ በ text ወይ በቴሌግራም እንኳን መላክ አትችልም? ድምጿ ልትሰማ ካለ ሄሎ